በእድሜ ላይ እድሜን ከጨመርክልኝ ነገን እንዳይድው ከሰጥህ ካለሁበት ከፍ ፈቀቅ አድርገኝ እዚሁ እንዳለሁ መተህ አታክኝ ምንም ሳታጎል ተንከባክበህኝ ከክፉ ሁሉ ሸሽገህኝ ማፍራት ያለብንን ካላፈራው ቅጠል ያድገው ምንድነው የሚጠቅመው? እባክህ አንድ አንድ ድል ስጠኝ ሳታጠፋኝ ሳትቆርጠኝ በእኔ ተስፋ አትቁረጥብኝ በሚረዳኝ ጸጋ ደግፈኝ እባክህ አንድ አንድ ድል ስጠኝ ሳታጠፋኝ ሳትቆርጠኝ በእኔ ተስፋ አትቁረጥብኝ በሚረዳኝ ጸጋ ደግፈኝ በእጅነን የሰራኸኝ አምላክ ሚጎለኝን ሚቀረኝን ምታውቅ አረሞኑ የሚያቀጭጨኝ ንቀልልኝ አድገው ሳይጥለኝ ምንም ሳታጎል ተንከባክበኝ ከክፉ ሁሉ ሸሽገኝ ማፍራት ያለብንን ካላፈራው ቅጠል አድርገው ምንድነው የሚጠቅመው? ምንም ሳታገው ተንከባክበህኝ ከክፉ ሁሉ ሸሽገህኝ ማፍራት ያለብንን ካላፈራው ቅጠል አድርገው ምንድነው የሚጠቅመው? እባክህ አንድ አንድ ድል ስጠኝ ሳታጠፋኝ ሳትቆርጠኝ በእኔ ተስፋ አትቁረጥብኝ በሚረዳኝ ጸጋ ደግፈኝ እባክህ አንድ አንድ ድል ስጠኝ ሳታጠፋኝ ሳትቆርጠኝ በእኔ ተስፋ አትቁረጥብኝ በሚረዳኝ ጸጋ ደግፈኝ ጊዜው ሲከብር ሲሆን መራራ እንደ ምጣር እጅግ የሚያስፈራ ባለሁበት ከሆነ ጉዞዬ አልችለውም መገዛኝ ጌታዬ እባክህ አንድ አንድ ድል ስጠኝ ሳታጠፋኝ ሳትቆርጠኝ በእኔ ተስፋ አትቁረጥብኝ በሚረዳኝ ጸጋ ደግፈኝ እባክህ አንድ አንድ ድል ስጠኝ ሳታጠፋኝ ሳትቆርጠኝ በእኔ ተስፋ አትቁረጥብኝ በሚረዳኝ ጸጋ ደግፈኝ መገልገያ ሆኜ በዚያ ልገኝ የጎመራውን ንቀላውን አዝመራ ስትሰበስብ በኢየሱስ በኔም ስራ በክብር ፊት የሚያቆመኝ ሞገስ አክሊል የሚያሰጠኝ የነፍሳት ፍሬ ላንተ እስካፈራ እድል ስጠኝ ኢየሱስ አደራ ምንም ሳታጎል ተንከባክበኝ ከክፉ ሁሉ ሸሽገኝ ማፍራት ያለብኝን ካላፈራ ቅጠል አድርገው ምንድነው የሚጠቅመው? ምንም ሳታገው ተንከባክበኝ ከክፉ ሁሉ ሸሽገኝ ማፍራት ያለብኝን ካላፈራው ቅጠል አድርገው ምንድነው የሚጠቅመው? እባክህ አንድ አንድ ድል ስጠኝ ሳታጠፋኝ ሳትቆርጠኝ በእኔ ተስፋ አትቁረጥብኝ በሚረዳኝ ጸጋ ደግፈህ እባክህ አንድ አንድ ድል ስጠኝ ሳታጠፋኝ ሳትቆርጠኝ በእኔ ተስፋ አትቁረጥብኝ በሚረዳኝ ጸጋ ደግፈህ